እሺ እንግዲህ እሺ ጥሪ ሟክ
እንትን ነበር የበረራ information ጠይቂት ነበር። ሄሎ ሄሎ ሄሎ ይሰማል።
እንትን ትኬት ለመቁረጥ ነበር እሺ ወዴት ነበር?
ወሎ ኮምቦልቻ።
ለመቼ ነበር የፈለጉት?
እሁድ ጠዋት ይኖራል። Hello እሺ አንዴ check ያደረግኩት ነው እ Check ያደረግኩት ነው። እሺ እሺ እሺ እሺ እሺ። ሁሉ መረጃ እኮ አለ የት እንደሚጠቀም እ እ መረጃ
Probability ዎች ምንም አይነት ቦታ እንደሌላቸው ነው የሚያሳየው። Check ያደርግሎት ነበረ ለእሁድ እ
ዘጠኝ ሰዓት ከሰላሳ ላይ ሆኖታል። አንድ ቦታ ነው ያገኘሁት።
ዘጠኝ ሰዓት ከሰላሳ አዎ ለነገ ማለት ነው። ከአዲስ አበባ ኮምቦልቻ አይደል?
አ ወሎ ኮምቦልቻ አዎ ከአዲስ አበባ ኮምቦልቻ።
እ ለእሁድ ማለት ነው አዎ ነገ እሁድ
እ ነገ እሁድ አይደል?
ዛሬ እ ዛሬ ቅዳሜ ነው።
ዛሬ ቅዳሜ ነው። አይ ሳምንት አዎ።
እሁድ እኮ ነው። ሳምንት እሁድ ሳምንት እሁድ ለበዓል።
Okay እሺ አንዴ check ላድርግ።
እሺ ይቅርታ ይቅርታ አባ እሺ ችግር የለም። እሺ እሺ ወይሳ ወይሳ አደር ሰላም ነው? አደር እግዚአብሔር ይመስገን። እግዚአብሔር ይመስገን ሰላም ነው። አሁንም እያወራሁ ነው ግን ስጨርስ እደውልልሻለሁ። እሺ እሺ እሺ የሚቀጥለው ሳምንት ላይ ለእሑድ አ ሶስት ሺህ ሶስት መቶ ሀምሳ ዘጠኝ ብር ነው
እ እኮ ስንት ሰዓት እሁድ አለ። ጠዋቱ ቀኑ ሙሉ አለ flight ከጠዋት አንድ ሰዓት ከአስር ጀምሮ ሁለት ሰዓት አር ከአርባ ስምንት ሰዓት ከሀምሳ አስር ሰዓት እና እ ሰባት ሰዓት ከሀምሳም አለ።
እሺ ደርሶ መልስ ስንት ነው?
ደርሶ መልስ መመለሻዎት መቼ ነው የሚሆነው?
እ መመለሻዎት መቼ ነው የሚሆነው?
ቢያንስ እሁድ ቀን ስንት ነው ማለት ነው? እ እሑድ ማለት አስራ ስድስት ማለት ነው። የበዓል ቀን አይደል?
እ እሑድ ማለት አስራ ስድስት ነው።
እሁድ እሁድ ማለት አስራ ስድስት አዎ ጁን አስራ ስድስት ማለት ነው።
እ እኮ ቢያንስ እ አንድ አምስት ቀን ስድስት ቀን እቆያለሁ እዛ።
Okay ስለዚህ በስድስት ቀን ውስጥ ያለው ልዩነት እሺ ልንገሩት ይጠብቀኛል። እሺ እሺ እሺ እሺ እሺ
እሺ ስለዚህ አጠቃላይ ስድስት ሺህ ሶስት መቶ አስራ ሰባት ብር እ ስድስት ሺህ ሶስት መቶ አስራ ሰባት ብር
እሺ እሺ እሺ እና አሁን ባንክ ነው የምከፍለው?
አ book የሚደረግልዎትና ከዛ መታወቂያዎትን ግን በቴሌግራም ይላኩልን መጀመሪያ
እ እኮ በዚህ ነው የምልከው ቴሌግራም አ በቴሌግራም ይላኩልን። እሺ ስልክ ቁጥር ልስጦትና በዛ ይላኩልን እኛ book አድርገን እንልክልዎታለን።
እሺ እሺ እሺ እሺ እሺ ስልክ በቃ ስጠኝ። እሺ እሺ ስለዚህ ዜሮ ዘጠኝ
ዜሮ ዘጠኝ
አርባ ሁለት
ዜሮ ዘጠኝ አርባ ሁለት አርባ ዘጠኝ
አርባ ዘጠኝ ሰባ ስድስት
ሰባ ስድስት አርባ ዘጠኝ
መጨረሻ ስንት?
አርባ ዘጠኝ አርባ ዘጠኝ እሺ እሺ እሺ በዚህ ላኩልንና እኛ እንልክልዎታለን።
እሺ እሺ መልካም እሺ ቀርቦ እናመሰግናለን። መልካም ቀን።
እሺ እሺ